Hello sir, I'm Dinesh. Hello.
ሄሎ Hello. Hello አቤት።
እናቴ ብዬ ነበረ ደግሜ የደወልኩ
እሺ ምን ነበር?
ኦርደር ነበር ኦርደር ነበር ብዬሽ
ኦኬ ሃይማኖትም ስልክ የቅድም የደወለልኝን ስልክ አያነሳም ሌላ ስልክ አንቺ አልነገ አይደለሽም ለነገሩ አሁን ያነሳሽው የነበረው እሺ ሌላ ስልክ ስልክ አልተ- ሰጠኝ ነበረ እሱ ደግሞ እሺ።
የተሳሳተ ነው ይላል
Okay ሌንሳ
እ፣ አሁን ይሄ የሌንሳ ነው እም፣ ግን ዋና create ያደረኩት እኔ ነኝ ሃይማኖት የ- ዛሬ የሚመጣ order ነው። ትላንት ነው አይደል order ያደረጉት?
አዎ ቅድም እኮ የት- ስድ- ስድስት የት ሰዓት አካባቢ ነው ነበር የሚመጣ? የት ለገሃር።
አካባቢ ነው የሚመጣ? Okay ለገሃር።
ለጋ ለገሃር ቴሌ አዎ አዎ፣ ቴሌ ፊት ለፊት shipping ማለት ነው
ይቅርታ በጣም እሺ። driver ኦች እንዳሳውቀውት እናደርጋለን። አሁን እናሳውቅሎታለን። ይቅርታ እኮ ይኸውልሽ አሁን አስራ አንድ ሰዓትኛ ወጪ ነን። ነገ ዝግ ነው፣ ስራ የለም። ምንድን ነው አዎ ልክ የምናደርገው?
ልክ ነው። ታው እኮ ይቅርታ። አይ ከመጡ ካልሆነ- ተመላ- ተመላሽ ነው የሚሆነው፣ ግን ከእርስዎ ከመውጣቶ በፊት እንዲደርሱ እናደርጋለን። ትንሽ ይጠብቁኛ፣ እያሳወቅንሎት ነው።
እኮ አሁን ትደውይልኛለሽ መልሰሽ፣ ካልሆነ እሺ።
በቃ cancel ይሁንና ብሩ እንዲመለስ ማለት ነው።
እሺ፣ እሺ፣ አሳውቀውታለሁ። ትንሽ ይጠብቁ።
እሺ እሺ